አንድ ልስጥሽ፣ አንዱ ሰጂ ስድስት
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ከቤት ቤት ነው የምደውልልህ። እ በዜሮ ሶስቱ በድሮ account ኣችን መልእክት አስቀምጠህልን ነበር እና እዛ ላይ የጠየቅከው ጥያቄ ተፈቷል ወይ አልተፈታ የሚለውን ለመጠየቅ ነው። አዎ account ኣችን ያኛው ስለተዘጋ ነው።
የትኛው የድሮ በዜሮ ሶስቱ
ተዘጋም?
አዎ
እሺ ይኸው።
ለሌላ ጊዜ እኛ ማግኘት ከፈለግ እ website ኡ ላይ የ message ምልክት አለች በቀኝ በኩል እሷን ስትነካት direct message ወደኛ መጻፍ ትችላለህ ከዚህ በኋላ ማለት ነው እሺ እሺ እሺ እሺ እናመሰግናለን እናመሰግናለን።
እሺ እሺ
ምንድን ነው